hello
hello ሰላም ነው?
ሰላም ነው። እንዴት ነህ?
እግዚአብሔር ይመስገን። ከጅጅጋ ወደ ውጫሌ ትኬት ፈልጌ ነበር ለሶስት ሰዓት።
እሺ ስም ንገረኝ።
ስም አሸናፊ ዱላ።
አሸናፊ
አዎ
አንድ ሰው ነው?
አዎ፣ አንድ ሰው ነው።
እሺ ቁጥርህ ይሄ ነው አይደለ?
አዎ ይሄኛው ቁጥር ነው።
ብር በኢብር ነው ወይስ ሰሀል?
ይሳል
እሺ ቁጥር ልንገርህና ላክልኝ። ከላክ በኋላ ንገረኝ። እሺ
ዜሮ ዘጠኝ
አረ ዜሮ ዘጠኝ ሰባ ሰባት ሰባ ሰባት ዜሮ ዜሮ ዜሮ ዜሮ ሀምሳ አንድ ሀያ አንድ ሀምሳ አንድ ሀያ አንድ ያ በዚህ ደውዬ ልንገርሽ
እሺ